ሄሎ ጤና ሄሎ
ሄሎ ጤና ይስጥልኝ ጠብታ አምቡላንስ አስተር እንትን አምቡላንስ ፈልገን ነበረ።
ኬት ነው
አዲስ ካርዲያክ ወደ ቦሌ ሚካኤል
ምንድን ነው ትይዛቸው እ እ ምንድን ነው ትይዛቸው
ከዛቸው እ ህመማቸው አይ ኦክሲጅን ይፈልጋሉ።
ዶክተር ቅርብ ነው ግን እቤት ኦክሲጅን አላቸው። አ ወደ ቤት ነው የሚሄዱት አ ከቦሌ አዲስ ካርዲያክ ወደ ቤት አ
Okay እሺ ምንድን ነው ህመማቸው
ህመማቸው አይ ኢንፌክሽን ነው ኢንፌክሽን ምናምን ነው። ትንሽ ኦክሲጅን አነ አንድ ሊትር የማይሞላ ይጠቀማሉ።
እስኪ አንዴ ለባለሙያ ስጥልኝ አባቴ
እሺ ውስጥ እየሄድኩ ነው። ሆስፒታል ስደርስ እሰጥልሻለሁ።
እሺ እሺ እሺ እሺ እሺ ባለሙያ ስትልኝ